Hello
ጤና ይስጥልን።
Hello፣ ጤና ይስጥልኝ።
እም፣ ይሄ እህ፣ እሺ፣ የእሸቱ ኮሜዲያን እሸቱ platform ነው አይደል?
አዎ፣ በትክክል
እም፣ እንትን ነበረን ምንድን ነው ይሄ ቴክኖሎጂ product ነበረን እና እህ፣ partner የሚፈልጉ አይነት ነገር ከሆነ education ላይ ነው የምንሰራው።
እህ።
ስለ እሱ እንትን ለማ- ለማናገር ነበረ። እንዴት እንሄድበታለን?
እ፣ ከዚህ በፊት ደውለውልን ነበር።
እ?
ከዚህ በፊት ደውለውልን ነበር።
አልደወልንም።
አልደወላችሁም? እመዘግባችኋለሁ።
አ?
አንዴ መስመር ላይ ጠብቁኝና እመዘግባችኋለሁ።
እሺ
ስም አልበል።
ተመስገን።
ተመስገን አዎ
ተመስገን ማለት
ተስፋዬ
እሺ። ስልክ ቁጥር
ዜሮ ዘጠኝ አርባ
አርባ ዜሮ ዜሮ ዜሮ ዜሮ ስምንት ስምንት እህ፣ ዘጠኝ ዘጠኝ
አድራሻችሁ እዚሁ አዲስ አበባ ነው?
አዎ አዲስ አበባ ነው።
እሺ የድርጅቱ ስም
አፕኔት ቴክኖሎጂስ
አፕ
አፕኔት ቴክኖሎጂ
እሺ እስኪ በደንብ ምን ምን ነው የምንሰራው? ቴክኖሎጂ platform ኡ የሚያደርገው ምንድን ነው? ይሄ education ን በተለይ አሁን እ፣ ኢትዮጵያ ውስጥ ዩኒፎርም የሆነ የ education system ስለሌለ artificial intelligence integrate የተደረገለት ነው። እ፣ ቪዲዮዎች አሉት። እ፣ እሱን እ፣ ዩኒፎርም የሆነ education እ፣ system በ application ለማቅረብ ነው። application ኡ ተሰርቶ አልቋል። አሁን ቪዲዮ እየተሰራ ነው ለሁሉም። በተለይ ለምሳሌ አሁን በትግራይ ክልል፣ በአማራ ክልል ትምህርት ቤት ለወደመባቸው በተለያዩ አገ- ቦታዎች ላይ ያሉ ተማሪዎች just በሞባይል ብቻ ትምህርታቸውን መከታተል የሚችሉበት አጋጣሚ ነው ማለት ነው። እና እሺ ስለደወሉ እናመሰግናለን። marketing ባለሙያ ይደውልላችኋል።
በቃ ጥሩ እሺ።
እሺ መልካም እ፣ application ኡን ያዥው። ዮኮ Education ይባላል። ለምሳሌ platform ኡን check ለማድረግ ከፈለጉ
ዮ
Y O O K O O ዮኮ
እህ፣ Education
double O O ማለት ነው ሁለቱም ጋር
Y O O K O O K O O አዎ፣ Education እሺ እናመሰግናለን። መልካም ቀን።
Okay, thank you.